ቢሮ ጤና ይስጥልኝ።
አቦ አብሮ ጤና ይስጥልንና brother
ምን ልርዳዎት?
ብር deposit አድርጌ ነበርና እሺ
ቦ ስንት ብር? ኧረ ወደ ስድስት መቶ ብር እናንተ ጋር አለኝ። አልገባማ ትላንት ማታም ከትላንት ወዲያም ወጪ ሁለት ነው ሁለት ያደረጉት መቶ- ወይስ deposit ነው ያደረጉት?
deposit ነው ያደረኩት ከምን ላይ?
ከቴሌ ብር ላይ
ስለዚህ screenshot አድርገው በ- screenshot አድርጌ message ኡንም ቴሌግራም ላይ ልኬላችኋለሁ።
ስምዎት ማን ነው?
ስሜ በያን
በያን ነው የሚለው ቴ- ቴሌግራም ላይ በያ- በያን አመኑር ይላል።
በያን አምሩን።
አመኑር
okay deposit አድርገው አልገባለትም ወደ ቴሌብር አዎ ከቴሌብር ወደ Best Bet account ኡ አልገባለትም ነው።
አዎ
እሺ አንዴ ስድስት መቶ ብር ደርሰዋል። አይ አ
አንዴ ጠብቁኝ።
እንደዚሁ ግባና የለም
hello
አ ይኸው ደንበኛችን አሳውቅልዎታለሁ ትንሽ ይጠብቁን።
እሺ እንደዚሁ ልጠብቅ።
አይ ይዝጉትና ይጠብቁ።
አረ ተው እኔ እየጠበኩ ይኸው ስንት የበላችሁኝ ብር የበለጠ ደግሞ እንደዚህ ሳልጫወት የተበላው ብር አይ ልክ ይለታለሁ።
አረ ኢትዮጵያዊ ነኝ በእናትህ አረ ተው ተው
ይስተካከላል። የ system ችግር ሊሆን ይችላል።
እሺ አይ አይ
ስለደወሉ እናመሰግናለን። መልካም ነው።
እሺ